እንግዲህ ያንን አስራ ስድስቱ okay ስለዚህ አስራ ስድስት ፍሬ ነው የመለሱት።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ካችሁ ቺፕ ነበር የምደውሎት።
እሺ ነው ቲማቲም order አድርገው warehouse እጥረት ስላጋጠመን ዛሬ አናክልሎትም ነበረ
አዎ አላ እና ለነገ ልንልክ ነበር። መረከብ ይችላሉ?
እችላለሁ እሺ location ኡ እና አያት አደባባይ አያት አደባባይ።
አ፣ ሌላ ደግሞ እንትን ነበረ በአስር የታዘዘ ማለት ነው ምን ነበር?
እ፣ ማንጎ ነበረ እንዲሁ አላካችሁንም refund ም አልተደረገም ስልካችሁን ደግሞ አስቸገረን እየደወልን ነበር okay እሺ። ስለዚህ እሱንም እንልካለን። በማ ነበር create የተደረገው? በሀብታ አ፣ በሀብታም አ፣ ሀብታም ይርጋ ነው እሺ። የእሷ location የት ነው? የሀብታም location ኡ የት ነው?
እ፣ አራብሳ በሚል ነበር የተሞላው አሁን ግን በዛ መቀበል አንችልም ስለዚህ በአያት ይሁን።
በአያት ይቻላል አ፣ እሺ እሺ፣ ነገ እንልካለን ሁለቱንም።
እሺ እሺ መልካም እሺ መልካም